ሰላም ጤና ይስጥልኝ። ዶንኪ ቲዩብ ነው።
ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረኝ የቴሌቪዥን ፕሮግራም ፕሮፖዛል ምን አሉን?
ቴሌቪዥን ፕሮግራም proposal ነበረኝ።
ይቅርታ የምን proposal ነበር ያሉኝ?
የቴሌቪዥን ፕሮግራም እሺ፣ እሺ።
እና ከዶንኪ ቲዩብ ጋር በጋራ መስራት ፈልጌ ነበረ። እስኪ የሚቻልበት መንገድ ካለ።
ከዚህ በፊት ደውለውልን ያውቃሉ?
አላውቅም።
okay፣ proposal ኡ ስለምንድን ነው?
mindset ላይ ያተኮረ ነው። አዲስ proposal ነው። ኢትዮጵያ ውስጥ የተሰ- የተሰራበት አይነት አይደለም። ፕሮግራም proposal ነው።
እሺ፣ ስሞትን ማን ልበል ሙሉነህ እባላለሁ።
ሙሉ ነማን ሙሉነህ አለኸኝ።
አለኸኝ ነው ያሉት?
አዎ አዎ።
እሺ፣ ስልክ ቁጥር ዜሮ ዘጠኝ
ዜሮ ሁለት
ዜሮ ሁለት ዘጠና ሁለት
ዘጠና ሁለት ሀያ ስምንት ሀያ ዘጠኝ በጣም ይቅርታ፣ አንዴ ድጋሚ ይነግሩኛል?
እሺ ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት
ዘጠና ሁለት እህ
ሀያ ስምንት እህ ሀያ ዘጠኝ እሺ ዜሮ ሁለት ዘጠና ሁለት ሀያ ስምንት ሀያ ዘጠኝ አድራሻው የት ነው?
አድራሻው አዲስ አበባ።
እሺ ስለደወሉ እናመሰግናለን። ይደወሉታል።
እሺ አመሰግናለሁ።
እሺ